hello ሰላም ጤና ይስጥልኝ።
hello hello
አቤት፣ አይሰማም?
ይሰማኛል። ሰላም ሰላም እ ቢሮአችሁን ማወቅ ፈልጌ ነበር ማለት
እቺ ቢሮአችን እንትን እስጢፋኖስ ጋር
ስጢፋኖስ
አሁን ጀርባ ማለት ነው ክፍለ ከተማው
እ ህንፃ ላይ ነው አ ቢሞራ አፓርትመንት ውስጥ አጠገብ እ እ አይደለም ስም የለውም ህንጻው ቢሞራ አፓርትመንት የሚል አለ ይሆን አፓርት ከሱ ጎን ነው እሺ ማለት እሺ እሺ እናመሰግናለን